ጤና ይስጥልኝ ሁሉ ስፖርት ባኮ የምንረዳው
ክበር በልቼ ፎቶ አንስተ ላኩ ብላችሁ ነበረ። ልኬ አላያችሁ።
በዚህኛው ስልክ ነው።
አዎ ቴሌግራም ላይ ልክ ያለው መረጃውን ፎቶ አንስቼ እናንተ ግን አላያችሁ
ምንም እኮ አላኩም
እ ምንም አላኩም። አበበ ነው ታደል አዎ እኮ ምንም አላኩም።
እናንተ በላካችሁ እኮ አካውንት ልክ ያለው
አካውንት ምንድን ነበር ጥያቄዎት?
ቀመር በልቼ ወደ ቴሌ ስልክ ወደ ገባም አራሺ አምስት መቶ ብር ልክ ነበረ።
እኮ አሁን ይግቡና ይላኩ። ምንም ነገር የላኩት ነገር የለም።
እሺ